ሄሎ ሄሎ፣
አቤት፣ ሰላም ጤና ይስጥልኝ። ቴሌቪ
እ
ይሰማል። ምን ልርዳዎት? ቴሌቪ
ምሳሌ ምንድን
ሄሎ፣ ሚስጥር ቁጥር አለ
ሰ- ድምፆት ይቆራረጣል።
እ ድምፆት ይቆራረጣል። ምን ልርዳዎት?
ሚስጥር ቁጥር አለ
ሄሎ፣ እ
ድምፆት ይቆራረጣል። ይቅርታ አይሰማም።